ሄሎ ጤና ይስጥልኝ ችግር ሄሎ ሄሎ ሄሎ ሌላ ወይ ይችላል ውድ ነበር እንደ ደህና ዋላችሁ።
እግዚአብሔር ይመስገን ልጠው
እሺ ምን ትረጅኛለሽ መሰለሽ አሁን ኦማር ብላችሁ ፖስት አድርጋችሁ ሞላ እሺ ከሞላው በኋላ ብሬን ሙልጭ አድርጋችሁ ከወሰዳችሁ በኋላ አውቶቡስ ስቶክ አላችሁኝ።
አዎ ከ stock ስላለቀ ነው wow check እያረኩት ነበር ስንት ሰው ነው የጎደሉት አሁን እሱ እኔ ው- አንድ ሰው የራሴን ነው create አዎ።
ያደረኩት። አዎ፣ ሁለት ነው አይደል order ያደረጉት ሁለት ነው order ያደረኩት እም፣ አዎ stock ስላለቀ ነው
እና ስለዚህ ስለዚህ አሁን ይሄ refund ነው የሚደረግሉት አረ ፈልጊልኝ store ውስጥ ግድ የለሽም የተረሳም ቢሆን
አዎ ማለት አሁን የአንድ ሰው ለብቻ አይመጣም ለዛ ነው
አዎ እኮ እሱ ከሌላ አሁን ሌላ order ኦች ይኖሩኛል። ሌላ order ሊኖር ይችላል እዚህ አካባቢ። ስለዚህ ሁለቱን አስልኪልኝ።
ለአንድ ትንሽ ሰው እንኳን ትበይና- መምጣት አይችልም ይሄ refund ነው የምናደርግሎት አይ ለእኔ ሳይሆን ለሌላ ሌላ ሌላ order ካላችሁ ብዬ ነው።
እኮ እንደዛም ቢሆን ያው አይወጣም ለዛ ነው ያው አይወጣም ግዴታ መሙላት ስላለበት አዎ ታዲያ ሳይኖር ነው እንደ እናንተ post ያደረጋችሁት እቃው ሳይኖር። አሁን እኮ ነው ያየ- ያደረጋችሁት አይደለ? ዛሬ ነው ያደረጋችሁት።
እስቲ ወይም ትንሽ check ላድርግና መልሼ ልደውልዎት አዎ እንደው እባክሽ ላስቸግር። ካልሆነ ባይሆን ግን ምንድን ነው እንዳትቸገሩ address ኡን ላስተካክልልሽ ይችላለሁ። እዚህ ወሎ ሰፈር ብዙ እንትኖች አላችሁ፣ order ኦች አሏችሁ። የኛ ልጆች ያዛሉ።
ያው ነገ ቢሮ ይገባሉ ያው ነገ ስራ የለም calendar ስለሚዘጋ ያ- ያለ ሰው አይጠፋም፣ ችግር የለውም።
እም፣ እሺ በቃ check ላድርግና መልሼ ልደውልዎት እሺ እሺ፣ አመሰግናለሁ። የኔ እመቤት እሺ ብቻ